ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
withdraw ነበረ እሺ የመቼ ነው?
ትናንት።
እሺ አሁን የደወልክበት ነው የቤተሰቤ ቁጥር?
አዎ ስንት ብር ነበር?
አምስት እሺ ትንሽ ጠብቀኝ። መጨረሻ ላይ ያደረግከው ነው አይደል?
አዎ
ወደ ቴሌ ብር አዎ አዎ።
እሺ አሁን confirm አድርጌ ይላለሁ ይገባላል። እሺ እሺ፣ እሺ።
ስለደወልክ እናመሰግናለን። መልካም ቀን።